ቆየብኝ
እና ወይ እሺ ከቢዩ ነበር የምደውለው በኦርደር ነበር ሰማንያ ስምንት ዘጠና ስምንት ስልሳ ምን የተቀበላችሁት ኦርደር ምን ያህል ይቆያል?
እ አሁን ቢስታክ ያልሽኝ ነው?
እ እ ቢስታክ ያልሽኝ ነበር ኦርደራችሁ?
ይሄ ሚሊፎኒ እ ሶፍት ኬክ ምናምን አረ አይቆይም ከደረሰ ቆይቷል እኮ
እኮ አልቋል። አሁን ምን ያህል ይቆያል?
ምንም አይቆይም ደርሷል።
እኮ ስንት ደቂቃ ከዚህ በኋላ አንድ ሰዓት ከአርባ ሰባት
አይቆይም ደርሷል። ሄዶ መቀመጥ አልቋል ይችላል።
እኮ ሰዓቱ።
ልጁ ደርሷል። ልጁ ደርሷል።
አዎ ደርሶ እኮ አልሰጣችሁትም።
አልሰጡትም። አንድ ልደውልላቸው እንዴ ያሟቸዋል እንዴ
ዘጠና ስምንት ስልሳ
ሚሊፎኒ ችሩት ምናምን ያልሽኝ ነው አይደለ?
አዎ አዎ እሱ እኮ አልቋል ግን
አይ ነው አይ ነው እኔ ቁጥር የመሰለኝ ካንስል ካንስል ነው። እሺ ሄላው ዘቆይ